ያለብኝ ትዝታን አንቺ ልጅ ያንቺው አይደለም ወይ የያዘኝ ትዝታን አንቺ ልጅ ያንቺው አይደለም ወይ ጅራፍ ራሱ ጮሆ መልሶ ይጮሃል እሳት ራሱ ነዶ ለጥፋት ይተርፋል እሳት ራሱ ነዶ ለጥፋት ይተርፋል እሷማ ባበሉ የለተባ ሆኗል እሷማ ባበሉ የለተባ ሆኗል እስኪ እንደ ልማዷ ሽሩሩ ልበል እስኪ እንደ ልማዷ ሽሩሩ ልበል ኦሆ እስኪ አንቺው ብቅ በይ አሃ እስኪ አንቺው ብቅ በይ አሃ እስኪ አንቺው ብቅ በይ የያዘኝ ትዝታ ናሄ ያንቺው አይደለም ወይ አሃ ያንቺው አይደለም ወይ እስኪ አንቺው ብቅ በይ አሃ እስኪ አንቺው ብቅ በይ እስኪ አንቺው ብቅ በይ አሃ እስኪ አንቺው ብቅ በይ የያዘኝ ትዝታን አንቺ ልጅ ገለል እንዲልልኝ የያዘኝ ትዝታን አሄሄ ገለል እንዲልልኝ ጥምቀትም በዓል ነው ልብስ የመልበሻችን ፋሲካም የስጋ አይነት መምረጫችን ገናም የጨዋታ ጉልበት መታያችን ቡሄም የዳቦ አይነት ዞረን መቅመሻችን ቡሄም የዳቦ አይነት ዞረን ቀምቀምናችን የኔና ያንቺ ግን ታላቅ በዓላችን ሰርጋችን ብቻ ነው ዓለምን ማያችን የኔና ያንቺ ግን ታላቅ በዓላችን ሰርጋችን ብቻ ነው ዓለምን ማያችን ሰርጋችን ብቻ ነው ዓለምን ማያችን አሄ ኦሆሆሆሆሆሆሆሆ ልብ የለህም አሉኝ ያሃም ያየ ሁኔታዬ ናሄሄ ያየ ሁኔታዬ ከእንግዲህ አሉልም አሃም ፍርድ ቤት ብቻዬ ናሄሄ ፍርድ ቤት ብቻዬ የሰረቅሽው ልቤን አሄሄ መልሽልኝ ይብቃ ናሃም መልሽልኝ ይብቃ ክሴ በምስክር ተደግፏል በቃ ተደግፏል በቃ እስኪ አንቺው ብቅ